የትን ብትኖሪ ናፍቆቴ የትን ብትሄጂ ናፍቆቴ የትን ብትሄጂ ናፍቆቴ ልረሳሽ አልችልም ናፍቆቴን ፍቅርዬ ትረጂ ናፍቆቴን ፍቅርዬ ትረጂ ናፍቆቴን ልረሳሽ አልችልም ናፍቆቴን ፍቅርዬ ትረጂ ናፍቆቴን ልረሳሽ አልችልም ናፍቆቴን ፍቅርዬ ትረጂ ናፍቆቴን እኔ አንቺን መውደዴን ናፍቆቴን እንዴት ልግለጽልሽ ናፍቆቴን እንዴት ልግለጽልሽ ናፍቆቴን አልጠራጥርም ናፍቆቴን ያውቅልኛል ልብሽ ናፍቆቴን ያውቅልኛል ልብሽ ናፍቆቴን አልጠራጠርም ናፍቆቴ ያውቅልኛል ልብሽ ናፍቆቴ አልጠራጠርም ናፍቆቴ ያውቅልኛል ልብሽ ናፍቆቴ ትንፋሼ ካልጠፋ ናፍቆቴን እስካለው በሕይወት ናፍቆቴን እስካለው በሕይወት ናፍቆቴን ፍቅር ያንቺው ይብቃኝ ናፍቆቴን አልሻም ሌላ ሴት ናፍቆቴን አልሻም ሌላ ሴት ናፍቆቴን ፍቅር ያንቺው ይብቃኝ ናፍቆቴ አልሻም ሌላ ሴት ናፍቆቴ ጊዜው ይርዘም እንጂ ናፍቆቴን ምኞቴ ይሳካል ናፍቆቴን ምኞቴ ይሳካል ናፍቆቴን ድንገት ተገናኝተን ናፍቆቴን አይሻለው በአካል ናፍቆቴ አይሻለው በአካል ናፍቆቴ ድንገት ተገናኝተን ናፍቆቴ አይሻለው በአካል ናፍቆቴ ድንገት ተገናኝተን ናፍቆቴ አይሻለው በአካል ናፍቆቴ አስፈልጋታውሽ ናፍቆቴን ያለሽበት ቦታ ናፍቆቴን ያለሽበት ቦታ ናፍቆቴን በህልሜ እንኳን ባይሽ ናፍቆቴን ላሸልብ ላዳብታ ናፍቆቴን ላሸልብ ላምዳምታ ናፍቆቴ በህልሜ እንኳን ባይሽ ናፍቆቴ ላሸልብ ላምዳምታ ናፍቆቴ ትንፋሼ ካልጠፋ ናፍቆቴን እስካለው በሕይወት ናፍቆቴን እስካለው በሕይወት ናፍቆቴ ፍቅር ያንቺ ይብቃኝ ናፍቆቴን አልሻም ሌላ ሴት ናፍቆቴን አልሻም ሌላ ሴት ናፍቆቴን ፍቅር ያንቺ ይብቃኝ ናፍቆቴን አልሻም ሌላ ሴት ናፍቆቴ ፍቅር ያንቺ ይብቃኝ ናፍቆቴ አልሻም ሌላ ሴት ናፍቆቴ ፍቅር ያንቺ ይብቃኝ ናፍቆቴ አልሻም ሌላ ሴት ናፍቆቴ ፍቅር ያንቺ ይብቃኝ ናፍቆቴ አልሻም ሌላ ሴት ናፍቆቴ